ጊዮርጊስ ተቤ ላይ
እንትን ነበረ እዚህ ሬስቶራንት አልደርስም አላቸው። ምግብ ታይም ኦፍ ሊያደርግ ነው።
ኦርደር ነበሩ ስራው
እሺ ኦርደር ነምበር ሰባ አምስት እሺ ስልሳ ስምንት ስልሳ ሁለት ስልሳ ስምንት ስልሳ ሁለት ዋናው ስምህ ሰባ አምስት ስልሳ ስምንት ስልሳ ሁለት ዋናው ስምህ
ፋሩቅ
ፋሩቅ። እሺ ቶሎ እንዲያወጡ ላሳውቅልሃለሁ።
እሺ በቃ hello
ወይ አቤት አቤት
እሺ አሳውቅልሃለሁ አልኩ ፋሩቅ።
እሺ